ጤና ይስጥልኝ አሪፍ ቤት ከአምነኝ ባኮ ምንደርደው
ከዘመን ዊዝድሮ ሳደርግ እናንተ ጋር ነው ገንዘብ የሚገባው።
እኛ ጋር ሳይሆን ወደ ቴሌ ብር አልገባለሁትም።
አልገባም። አሪፍ ፔ ላይ ነው ገባ የሚለኝ።
እሺ አ፣ ስሞትም አልበል ድርሻዬ
ተስፋዬ ተረፈ። ድርሻዬ ተረፈ።
ድርሻዬ። እሺ ስልክ ቁጥር ይንገሩኝ።
አርባ አንድ አርባ አምስት በምን ተቀመጥ
እሺ መች ነው ቀኑ?
ትናንትና መቶ ሀምሳ ብር ዛሬ ደግሞ ሁለት መቶ ብር ነው።
ዛሬ ሁለት መቶ ትናንትና መቶ ሀምሳ ብር
እሺ አሁን በምነግሮት ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል።
ምኑን
ከዘመን ከዘመን ወደ ቴሌብር አል- አልገባ ያሉትን
የገባውን transaction ኡን ላክልሽ።
አው transaction ኡ እሺ።
እሺ፣ ሌላ የምረዳዎት ነገር አለ?
አይ የለም።
ስለደወሉልን አመሰግናለን። መልካም ቀን።
እሺ።